ሲፈጽሙ እንዲህ ይላል ድሃ ድሆ ድሆ ድሆ ድሆ ድሃ ድሃ ድሆ ድሆ ቂጥኝና ወባ ወይና ደጋው ገብቶ ቆላው ድሃ አለቀ መክተቢያው ዘግይቶ ገዢ ከሕግ በፊት ድሆ ከሕግ ኋላ በነጋ በጠባ ያለ ርኅራኄ ታመሰ ተቆላ አልረረ በገነ ነዶ ጢሶ ጢሶ ጠብሶ የሚበላ ወረርሽኙ ነግሶ ድሆ ድሆ ድሃ ድሃ ድሆ ድሆ ድሃ የሚል ሰው የለ የሚቀምሰው ውሃ በንግዱ ዓለም ውስጥ የሚንፈላሰሱ በሩጫ ቅድመውን ንባ ያጋበሱ ሀብታም ወያኔታት ጠግበው የሚያፈሱ አናሳ ነጋዴ ጠራርገው የሚልሱ ካልሆኑ በስተቀር ሰላምን የሚሉት የታሉ ድሆቹ ጉስቁል ኮስማኖቹ ለቅሞ የሚበሉት እኮ ድሆ ድሆ ድሃ ድሆ ድሃ የአገሪቷ ባጀት ሰባ እጅ ከመቶ በብድር በእርዳታ ተጠቅጥቆ ሞልቶ አረብ፣ ህንድ፣ ቻይና የዜጋችን መሬት ባሻው ተቆራምቶ የችርቻሮ ሂሳብ ከወያኔ ኪስ ውስጥ መተንፈሻው አጥቶ ድሆ ድሆ ድሃ ድሃ ድሆ ድሆ ድሃ የሚል ሰው የለ የሚቀምሰው ውሃ ሆዱ ካከርካሪው በረሀብ ተጣብቆ የሚመስለው ጣውላ ከድመት ከውሻው ከሆቴሎች ጓሮ ተናንቆ የሚጣላ ሊለቅም ሊለቅም ሲሞክር አፈር ጭሮ ጭሮ ንትርክ ያቃተው ከወፉ ከዶሮ በብድሩ ገንዘብ የጭካኔ የተማሪ ወያኔ ወታደር በአፍጢሙ እየደፋው እያስጋጠው አፈር ድሆ ድሆ ድሆ ድሆ ድሃ በጭቃው አጦት ጭቅጭቅ ቆራርጦት ቀና ብሎ እንዳያቅም ጉልበት አንሶት የፍትህ ርት አስተዳደር እጦት ከቁሻሻው በርሜል ዳቦ ያገኘ መስሎት የሚተራመሰው አምላክ በጥበቡ የሚያንቀሳቅሰው ገዢ ክብር ነሱ ከእንስሳ ያሳነሰው ይህ እንደኛን አካል ይህኛና ዜጋ ይህን ያገሬን ሰው ይፈለግ ስያሜ እሱን የሚገልጸው ድሃ የሚለው ቃል በጣም ስለሚያንሰው ድሆ ድሆ ድሃ ድሃ ድሆ ድሆ ወደ ውስጥ ትቶ ወደ ውጭ ትቶ ወደ ውስጡ ጮሆ አሁን የታለና ለቀንና ማታ አንድ ጊዜ በልቶ አድሮ አዳሪው አካሉን ፎክቶ እንዳምናው ካቻምና አሁን የታለና መከራን አጉራፊ ስቃይ አዝናቢዎች አንድ ሺ ዘጠና አራት አጨብጫቢ እጆች አምስት መቶ አርባ ሰባት ቅስር ሌባ ጣቶች ወንበሩ ላይ ያሉ ደመጣጭ ወባዎች ፍዳውን እያበሉት በቁም እየጋጡት በረከት ያደረው ፈረንጅ ላም ታልቦ በሚጠጣው ወተት ፊቱ ሰው ያሳያል ልክ እንደ መስታወት። ድሆ ድሆ ድሆ ደግሞ እንኳንስ ሊያብለጨልጭ የአናቱ ቅል ከብዶት ሰው መሆኑ ጠፍቶ በረከቱን ነስቶት ለህንዱ በቆሎ ካፈሩ ተነቅሎ ለቻይናው ማዕድን ከረሀቡ እንዳይድን በወያኔ ኢህአዴግ ኢኮኖሚ ኑሮ ከሰው አካል ወጥቶ ደርቆ እንደ ጭራሮ ድሆ ድሆ ድሃ ድሃ ድሆ ድሆ አሁን የታለና እንዳምኗ ካቻምና ቀድሞ የምናውቀው በቀን አንዴ ቀምሶ እያከከ አዳሪው አፈር ተንተርሶ የምናውቀው ወደ ትናንት ወዲያው ደግሞ የትናንቱ ብጥቅጣቂ ለባሽ ድሬቶ ብቱቱ የታለና ድሆ ድሆ እንደዚህ አይነቱ እርቃኑን እንዴት ሀፍረቱ እንዳይሸፍን ወያኔው ፈርዶበት ድሆ ድሆ ድሃ ድሃ ድሆ ድሆ ከአውሮፓ አሜሪካ ወጣ ገባ የሚለው መሬት ሊቆራመት ወገኑን የሸጠው እንዳይኖር አድርጎት ከከተማ አባሮት ዙሪያው ጥምጥም መንገድ እንዳይደርስ ከልሎት ሰማይ ያጣቀሰው በጣም ተቆልሎ ባይቱ ባይኑ አይቶ የማይበላው የቻይና በቆሎ እነሱ የሚሄዱበት ቢሰራለት መንገድ ጠጠር እንጂ ለብሶ የማይበላው ነገር እንደ ዳቦ ቆርሶ ድሆ ድሆ ድሃ ድሆ ድሆ ድሃ በጠዋትና ማታ በረሀብ ተጠብሶ በጠኔው አልቅሶ በረከቱ ያደለው ኑሮ ከጣራ በላይ በጠዋት በስሎ በእለስ ቀንቶት እንዳሻው እየሆነ ያለምንም ስቃይ ይኖራል በምቾት። ድሆ ድሆ ደግሞ ድሆ ድሃ ድሃ የተባለ ምስል ካፈር እንደመጣ ካፈር አትነሳ እጣ ክፍሎ ይባል ኑሮ አፈር ሆኖ ይበላል አበሳ ወደ ውጭ ትቶ ወደ ውስጥ እያገሳ ይፈለግ ስያሜ ለዚህ ድሆ ድሆ ድሃ የሚል ሰው የለው የሚቀምሰው ውሃ ለወንበር ቀደም መሪ ደሙ ወንበር ገባር ዋልጌ ተቃዋሚ የላሰው እንደማር ወይኔ ድሆ ድሆ ድሆ ድሆ እየቆፍጣና ወደ ውጭ መጮን ወደ ውስጥ ያደርግና ስቃዩ እንዳይቀጥል እንዲቆም ጭንቀቱ እሚል እንስሳዎች የአእምሮ ድሃዎች ሰው መሰል አውሬዎች ቁርጥምጥምጥም አድርጎ አይቀርም መብላቱ እንደ ተራበው ወድ ደረቁ ጉሮሮ ሰብስቦ ቆራርጦ ሰንጥሮ ሰንጥሮ ሰንጥሮ ሰንጥሮ ድሆ ድሆ ድሃ ድሃ ድሆ ድሆ በድሆ ድሆ ደም በድሆ ድሆ እንባ ለምልሞ የፈካውን የወያኔ አምባ አዎ ወደ ውስጡ ሲጮህ ወደ ውጭ ትቶ ይህ ሁሉ ልጥፍጥፍ ድሪቶ ብትቶ ደመጣጩን ተባይ አውጥቶ ከአደባባይ ዋሮ ያሰቃውን በሽታና ቅማል በጥስጥስ አድርጎ ሰብስቦ ያቃጥላል። ብቻ ያኔ ያኔ ወየው ለወያኔ ወየው ለወያኔ ወየው ለወያኔ ብቻ ያኔ ያኔ ወየው ተለጣፊ ወየው ተለጣፊ ወረርሽኙን ሳቢ በሽታ ቀፍቃፊ የበላ ሆድ ልናይ አይኑን አይቶ ሲያፍር ቅስሙ ተሰባብሮ ወደ ታች ተደፍቶ ቆሞ ሲያቀረቅም ብቻ ያኔ ያኔ ጭራቁን ቆንጆ ባይ ዙሪያ ሆድ ዘፋኙን ነጻነት እንደፊ ባርነት ለማኙን ዳግም እንዳይቆሽሽ ዝንብ ያቀፉ ቀፎ ከፈትፈት አድርጎ በቅሙ ዘርግፎ ጉድጓዱን ደፋፍኖ ዋሻውን ሸፍኖ ከገጠር ከተማ ከከተማም ገጠር ቅርጥፍጥፍጥፍ አድርጎ ለታሪክ እንዳይቀር ማድረጉ አይቀሬ ነው መቀላቀል ካፈር ብቻ ድሆ ድሆ ድሆ ድሆ ድሃ የሚል ሰው የለ የሚቀምሰው ውሃ ድሆ ድሃ ድሆ ድሆ ድሆ ድሆ ወደ ውጭ ሳይሆን ወደ ውስጡ ጩሆ ያኔ ድሆ ድሆ ድሆ ድሆ ድሃ ድሆ ድሆ ድሃ ድሃ ድሆ ድሆ። በጣም አመሰግናለሁ።